እንቅትክት ያድርገው ያበስተው ትሽን እንቅትክት ያድርገው ያበስተው ትሽን እያየሽው ቁራሽን አይንና ጥርስሽን እያየሽ ቁራሽ አይንና ጥርስሽን እዝታህን ውሰድ ብለሽ ላክሽብኝ እዝታህን ውሰድ ብለሽ ላክሽብኝ በአርፈሽ ተቀመጪ የኔም ያንቺ አለብኝ በአርፈሽ ተቀመጪ የኔም ያንቺ አለብኝ
ምነው አይታወቀን አብረው ያጋሉ ለታ ምነው አይታወቀን አብረው ያጋሉ ለታ መንገና ፈንቅ መጉዳቱን አልፎ በትዝታ መንገና ፈንቅ መጉዳቱን አልፎ በትዝታ ወጋየው ጉድ ጉድ እስከ ወዲያኛው ወያ ጉንጉድ ጉድ እስከ ወዲያኛው የገና ፈንቁት ቢሞት የት ነው መገናኛው? የገና ፈንቁት ቢሞት የት ነው መገናኛው? እስኪ አንገቴ ልንፋጋው ከጉልበቴ ላይ እስኪ አንገቴ ልንፋጋው ከጉልበቴ ላይ ልንግብም እንደ ሸክላኛ ይሰበራል ወይ ልንግብም እንደ ሸክላኛ ይሰበራል ወይ ምነው አይሰበንገር አይኮንጎ ታኮት ምነው አይሰበንገር አይኮንጎ ታኮት ሁንጉል ጊዜ የጧት ማታኛ ከተከዙበት የንገሚወንዱትን ሰው ካጠገብ ሲያጡት
ኧረ ትዝታዬ ኧረ ትዝታዬ አዳለው ደደው ወሰውን ያርዳል አዳለው ደደው ወሰውን ያርዳል ፍቅር ካልተጋቡት መች ይገባደዳል ፍቅር ካልተጋቡት መች ይገባደዳል እሻ ዝም በሉ ሰው ይነጋገራል እሻ ዝም በሉ ሰው ይነጋገራል። መጨነቄን አይታ መጣልኝ ይሆናል መጨነቄን አይታ መጣልኝ ይሆናል። ዘመዴ ዘመድዬ እንዴት ነሽ? ዘመድዬ እንዴት ነሽ? ዘመድዬ እንዴት ነሽ? ዘመድዬ እንዴት ነሽ? ዘመድዬ እንዴት ነሽ?
ከእናቴም ከአባቴም ጌም የተለያየሁብ አጋ ወይ ከጓደኛ ጋር የተለያየሁብ የእንገሌ ማያ ተብጠብቋል ያንተ እንዳጋ ይላላብ የእንገሌ ማያ ተብጠብቋል ያንተ እንዳጋ ይላላብ አከላትዬ ሆዴጌ ባጠፋንጋ ሁይልከስ አጋገላጋቴ ሆዴጌ ባጠፋንጋ ሁይልከስ አንጋት ስተኸይ ለጠላትን አጉለህ እንደ ኳስ አንጋት ስተኸይ ለጠላትን አጉለህ እንደ ኳስ የአገራችን የንታ ቦንጎ ዝክረ ለማኝ ማነው? ከእንግዲህ ወዲያ ድሃ ለማኝ ማነው?
ምን ገበሬ ቢሆን የሚያበላሸት ምን ወታደር ቢሆን ተኩሶ ማይስት ምናቡን ቢሆኑ ባለ መለኮት የማይረታው የለም ፍቅርና ቦት የማይረታው የለም ፍቅርና ቦት ትዝታህን ውሰድ ብለሽ ላክሽብኝ ትዝታህን ውሰድ ብለሽ ላክሽብኝ ባርፈሽ ተቀመጭ እኔም ያንቺ አለብኝ ባርፈሽ ተቀመጭ እኔም ያንቺ አለብኝ
ወገኛው ጉድ ጉድ እስከ ወዲያኛው ወየ ጉንጉር ጉድ እስከ ወዲያኛው የንገላፈገ ቁጥቢ ሞት የት ነው መገናኛው? የንገላፈገ ቁጥቢ ሞት የት ነው መገናኛው? አንተ አገር ዞር በንጋል ያላገኛልበት አንተ አገር ዞር በንጋል ያላገኛልበት ትንግዛ ለይ ደረቱ ሽጉጥ የምልበት ትንግዛ ለይ ደረቱ ሽጉጥ የምልበት እናናና ጎፍሬ የኔ ሹርባ
የብረት አልጋ ኧረ በርታ የሰገው ነህና የኔ በርታ ናና ጎፈርዬ ናና ሹርባ የብረት አልጋ ያረገርጋል የሰገው ነህና ምን ይደረጋል